Hello. Hello. Hello.
Yes,
ዋሽንግተን አምቡላንስ ዋሽንግተን አዎ።
እና ለምንድን ነው ስልካችሁ በጣም ድምጻችሁ ድምፁ አይሰማም?
አሁን ይርቆታል።
አ
አሁን አሁን ይሰማል።
እሱን አስ- እ፣ መኪናችሁ field ይሄዳል እንዴ ወደ መቀሌ?
field አዎ። አምቡላንስ ነው የፈለጉት?
አምቡላንስ ወደ መቀሌ ማሽን ላይ ያለ patient።
Hello።
Hello
እሺ፣ ለመቼ ነው የፈለጉት? ለመቼ?
ለ- ለ- ለነገ ነው የፈለግኩት
ከአዲስ አበባ ነው።
ከአዲስ አበባ መቀሌ።
እሺ፣ ለነገ ስንት ሰዓት?
አይ ዋጋው ንገርኝና ነገ ነግራችኋለሁ።
እሺ፣ ስለዚህ በዚህ ስልክ ይደውሉልዎት፣ በሌላ ስልክ
በየትኛው ስንት? ዜሮ ዘጠኝ እ፣
ሀያ እ፣ ሰማንያ ስምንት ዘጠና ሶስት አዎ።
ዜሮ አንድ በሚለው ይደውሉልዎት። ሌላ ሰው ተ- ሀያ ሰማንያ ስምንት እ፣
ዜሮ ዘጠኝ ሀያ ሰማንያ ስምንት እ።
ዘጠና ሶስት ዜሮ አንድ የእርስዎ ስልክ አይደለም?
ይ- ይሄ
አሁን የነገርኩት የእርስዎ በዚህ ስልክ ይደወልልዎት። አሁን
አረ እኔ ስልክ አይደለም። ምን ሆነሽ ነውማ?
እስኪ የእርስዎን ስልክ ይንገሩኝ። እሺ፣ የደወሉበት ስልኬ እርስዎ ነው።
ዜሮ ዘጠኝ አስራ አንድ በይ ስልኬ ዜሮ ዘጠኝ አስራ አንድ እሺ፣ ሰማንያ ሶስት ሰማንያ ሶስት ዜሮ አራት አርባ አራት ዜሮ አራት አርባ አራት አዎ ዜሮ አራት አርባ አሁን አራት ግን አዎ እያወራሁት ያለሁት በዚህ ስልክ ነው፣ በነገርኩት ስልክ ነው።
አይደለም ካርድ ስለሌለኝ ነው በዚህ የደወልኩት።
ጥሩ፣ እሺ፣ የእርስዎ ነው ማለት ነው።
በዛ በአስራ አንድ ቤት ደውሉ።
እሺ፣ ማን ልበል ስም?
ፋኑኤል
እሺ፣ አሁን ይደወልልዎታል።